hello አቤት እንዴት ዋልክ?
ሰላም ነው አለሁ እግዚአብሔር ይመስገን።
አለ።
ከሁዳ vehicle manufacturing ነበር ምደውልልክ።
ምን አልሽኝ?
ከሁዳ vehicle manufacturing ነበር ምደውልልክ።
እሺ
እ፣ ባለፈው እመጣለሁ ብለኸኝ ነበር እና እሱን okay ልጠይቅህ ነበር። ምን አረክ? ኤስቱን ጠይቀኝ ነበር። አሁን already ሁለት ሳምንት ቀርቶታል ተገጣጥሞ ሊያልቅ።
okay
ስድስት ሰው የሚጭነውን ነበራ የጠየከኝ።
እ፣
አዎ
አንተ አውቄያለሁ ነግረሽኛል። እንትኑ ዋጋው ትንሽ ሲበዛብኝ ነው።
okay።
ምን አልሽ?
ዋጋው ስለበዛብህ ነው ያልመጣው?
እ፣ ትንሽ በዛ። ለዛ ነው የጠራሁት።
አዎ እሺ።
እንደዛ ነው እና እንትን ያው ጊዜ ምን ምናምን የለውም።
ምን?
አብዛኛው ተከፍሎ መውሰድ አይቻልም። አ
አይ አይቻልም።
ሙሉ cash ነው።
cash ነዋ።
በቃ ለዛ ነው አሟልቼ ያው መምጣት አይቀርም።
እሺ
እሺ።
እሺ፣ መልካም ቀን።